hello አቤት ሰላም እድል አቤት እንዴት ነሽ? አ እግዚአብሔር ይመስገን። ቲማቲም order order አድርገውን ነበረ።
አ ደው- ግን አሁን እሺ።
ደውላልኝ ነበር እኮ okay ተደውሎልዎት ነበር?
አዎ እሺ።
ተረስቶ ነው እሺ ነገ የካባዶ ነው የሚመጣው አይደለ?
የካባዱ አስራ ሶስት አዎ።
እሺ እሺ፣ መልካም ምሽት።
ምልሽ እንትን ነበረ አዲስ እንደ አዲስ ችፕችፕ account ለመክፈት ፈልጌ ነበረ እሺ መክ- እንትን location ለማስተካከል ፈልጌ አልመጣልኝም እዚህ ጋር እሺ፣ ይኸውልዎት location የሚላል አይደለ? እ፣
አይገባም ድርጅት ሲከፍቱ እ account ውስጥ አይገባም location ምናምን የሚል ነገር ጭራሽ ወደ account አልገባም
አሀ፣ ጭራሽ አይገባም። ችፕችፕ አያስመርጠውትም product ኡንም።
product ማ ያስመጣል ግን ወደ account ኤ ልገባ ስል እንደ አዲስ ነው ስሜን ስልኬን ጠይቅና እሺ ከዛ ስሬ እንትን ይገብኛል እሱን እሺ፣ ስልክና ስም ካስገቡ በኋላ ምንድን ነው የሚሉት? እ
ሳሳድ ነው የይለፍ ቃል እናንተ መጀመሪያ የምትሰጡት አለ መሰለኝ እሱ ደግሞ እኔ እሺ፣ ረስቸዋል አይላክልዎትም?
የሚላኩ ያው ተልኮልኝ ልክ እንሂድ አይነት ነገር ስለው አይሄድም
እሺ፣ forget ብለው ሞክረውታል? password ኡን
አዎ አዎ ሞክረውታል?
ነበረ
እሺ፣ እስኪ ነገ check እናድርግልዎት። ያው check የሚያደርገው ሰው ሌላ ሰው ስለሆነ ላስተላልፍልዎትና እሺ እሺ፣ እሺ፣ መልካም ምሽት።
አዎ